የኔ- የኔ ደወልች እባክዎ ምን ልርዳው?
እ ለመመዝገብ ነበር።
okay እሺ፣ ስራ ፈላጊ ነዎት?
አዎ።
መልካም። የኔ ስም ራሂል ይባላል። የእርሶን ስም ማን ልበል?
ናትናኤል በቀለ።
ናትናኤል በቀለ ነው ያሉኝ? ይቅርታ።
አዎ፣ አዎ፣ አዎ።
እሺ፣ የት አካባቢ ነው አድራሻዎት?
ኳስ ሜዳ አውቶቡስ ተራ።
አውቶቢስ ተራ አካባቢ።
አዎ።
በምን የሙያ ዘርፍ ነው ስራ መስራት የሚፈልጉት?
እ በዲሽ ቀለም
እሺ። ዲሽ እና accounting።
ቀለም።
accounting ም።
እሺ።
እሺ።
ስለ ድርጅትችን መረጃ ከየት እንዳገኘ ያስታውሳሉ?
ከ Play Store ላይ ነው አይቼ ያወረኩት app ኡን።
ኢንተርኔት አዳምጥቶሎት ማለት ነው።
አዎ።
መልካም እሺ። መልካም አሁን በደወሉበት ስልክ ቁጥር ነው እርስዎን ማግኘት የምንችለው?
አዎ።
መልካም እሺ። እ አንድ ቀን ሐሙስ ወይም ቅዳሜ እ ጠዋት ሁለት ሰዓት ተኩል ላይ ቢሮአችን መምጣት ይኖርቦታል። ነገር ግን የሚመጡበትን ቀን እኛ ደውለን ቀጠሮ እናስይዞት ይሆናል። ናትናኤል እሺ።
እሺ። ስለደወሉ ቢሮአችሁ ግን የት ነው?
እሺ። የእኛ አድራሻ ጎተራ ፔፕሲ
እህ ንፋስ ስልክ ላፍቶ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
እሺ። ትደውሉልኛላችሁ ነው?
አዎ እኛ እንደውልሎት እና ቀጠሮ አስይዘንዎት ቢሮአችን ላይ ይመዘገባሉ።
እሺ።
ስለደወሉ እናመሰግናለን። መልካም ቀን ይሁንልዎ።
እሺ። እኔ አመሰግናለሁ።